hello ሰላም፣ ድሬዳዋ ነው?
አዲስ አበባ ነው።
አንዴ የሆነ መኪና ላይ ተሳፍሬ ቦርሳ አቃራስቼ ነበር።
ድሬዳዋ
አዎ
ታርጋውን ታውቀዋለህ?
አዎ፣ ይሄ እንትኑ ላይ የትኬቱ ላይ አለኛ
የተሳፈርክበትን ታርጋ ታርጋ
እ?
የተሳፈርክበትን ታርጋ መኪናው።
አይ ትኬቱ ላይ ግን የሆነ ታርጋ ቁጥር አለ። እሱን ልንገርሽ?
እሺ ንገረኝ።
እሺ ሰባ ዘጠኝ ዜሮ አምስት መሰለኝ ድሬዳዋ እያለ የሚቀጥል
እ፣ ቆይ ስልክህን ለሆነች ልጅ ልስጣትና ድሬዳዋ ላለችው እሷን ታወራታለህ።
እ?
ድሬዳዋ ላለችው አለች ስልክህን ልስጣትና ታወራሃለች።
እሺ ስልኩን ሰጭኛለሽ?
እሺ አይ ለእሷ ሰጣታለሁ፣ ችግር የለም።
ስልክ ቁጥሩን ለያዝ።
እሺ
እሺ ስጭኝ። ቆይ
ቆይ ዝጋው ነው እንትን ልላ ቆይ አንዴ